ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ለማስመዝገብ ነበረ ችግር ያለበት እ እጹብ ድንቅ ልጅ ለመጠቆም ነው።
ድንቅ ነው እንደ አይደለም ማለት የበጎ አድራጎት
በጎ አድራጎት። እሺ እ በምን ጉዳይ ነው?
ምንድን ነው ኬዞ?
ልጅቷ ከአንድ አመት
በቃ የአካል ጉዳት ነው ያለው።
ሙሉ
እህ ምን የሕክምና እርዳታ ነው ወይስ የ የሕክምና አዎ የህክምና እርዳታ ነው።
እሺ እሺ ስሞትን ይንገሩኝ ወይ ደግሞ የባለ ጉዳዩ ስም።
የግሌ ነው የህፃኗን ነው የምነግርሽ የቤተሰብ እም? እም?
የቤ- የህፃኗን ነው የህፅ- የምነግርሽ ህፃን ነው ህፃን ከሆነች የቤተሰቦቿን የቤተሰቧ እሺ ዘላለም ዘላለም ትባላለች እናቷ
እሺ ዘላለማን የግሌ ግል ግል
ዘላለማን አሉኝ እመቤት ግሌ